Hello. አይ ሎጋ አትልኝ። hello ምን ነበር ወንድሜ? ይሰማል።
ዘረብሩክ እባላለሁ ከሶዶ ነው የምደውልልሽ። እኔ agent ነኝ የእናንተ እና agent ነህ?
ዘረብሩክ እባላለሁ ዘራ አብሮ ከሶዶ ነው የምደውልልሽ።
እንዴት ነህ?
ዳ- እግዚአብሔር ይመስገን። አይ የሆነ ጥያቄ ነበረኝ እና ጠቅሽ ነበር እንትን አሁን virtual ነው ማጫወተው እና እሺ
ስፖርት ለመጀመር አስቤ ትችላለህ።
እ፣ ያለውን እ፣ ሁኔታ እንድታስረጅኝ ነበረ ከኔ ምን እንደሚጠበቅ እና የት- የሰው ሲበላ ምናምን እንዴት ነው ያለው ክፍፍል ምናምን የሚለው ነገር
ሌላ ሌላ ቤታዊ ወይ
ወይ አ
ስለዚህ አሁን- እንዴት ነው ፕሮሰሱ ነው?
ፕሮሰሱን ስፖርት- እንድታስረጅኝ ነበረ ያው እስ- እኛ ቪዲዮ እንልክልሃለን እንዴት እ፣ እንደሚቆረጥ እንዴት ቮ- ቮቸር ላይ እንዴት አይዲ አስገብተህ ማለት ላክ ያመጡልሃል አይዲ ማለት ነው። ትኬት አይዲ እሱን ያ።
አስገብተህ እንዴት እንደሚከፈል ሁሉንም ቪዲዮ እንልክልሃለን። እ፣ ያ።
ግን ስልሳ ስልሳ አምስት ፐርሰንት የኛ ያ።
ነው፣ ሰላሳ አምስት percent ያንተ ነው።
እህ።
ከመቶ ማለት ነው virtual ላይ okay።
ሰማንያ percent የና- ሰማንያ አምስት ፐርሰንት ያ የናንተ ነው።
ሰማንያ አምስተኛ ነው እዚህ ላይ ግን ስልሳ አምስት percent የኛ ነው። እሺ
okay ሰላሳ አምስት percent የእናንተ ነው። ሙሉ ቪዲዮውን እንልክልሃለን። detail እዛ ላይ ታየዋለህ።
okay እሺ እንትን እ፣ ዋናው ልጠይቅሽ የፈለግኩት ነገር እሺ ያው ሰው እ፣ ሲበላ ምናምን አሁን ብዙ ብር ይበላል ብዙ ጊዜ እሱና አዎ።
እ፣ እንዴት ነው ገንዘብ ባይኖር እንዴት ነው የሚደረገው የሚለውን ነገር hello ሌላ ሌላ
ሄሎ
ሌላ ብቻ መሰለኝ። እናት አሁን ተቆረጠ መሰለኝ።
እኮ እሺ፣ agent ለምን ነው?
እና እንዲህ ነው ብዙ ገንዘብ ሲበላ ማለት ነው አዎ ያለውን ሂደት እንዴት ነው የሚሆነው?
እኮ ስፖርት ነው አይደል?
እህ የስፖርት ነው አዎ የስፖርት ነው እኮ ስልሳ አምስት ሰላሳ አምስት አይደል ትርፉ?
ያው ብለኛል። አዎ አዎ እኮ ልክ ገንዘብ ብዙ ብር በሚሆን ሰዓት በኛ በኩል ይከፈልና ነገር ግን okay።
ከፍለ እስከሚያልቅ ድረስ አስራ አምስት percent ከሰላሳ አምስት percent ቱ ላይ አስራ አምስት percent ይጨመራል ለኛ ማለት ነው። ስለዚህ okay ሰማንያ okay።
ሀያ ይሆናል ማለት ነው።
okay okay እንደዛ ነው።
እ፣ ስለዚህ ያው እኔ የሚያስጨንቀኝ ነገር የለም ያው ሲበላ ማለት ነው ከኋላ ነው የለም ግን የሚከፈለው እንጂ ትርፉ እንደዛ ነው የሚሆነው። አዎ።
okay እሺ። አይ ያን ነገር ላጣራ ብዬ ነው። መቼ አሁን ፋይናንስ ብዙም ስለሌለኝ ለመጀመሪያ አስቤ አዎ እ፣ ምናልባት ቢበላስ የሚለው ነገር ስላሳሰበኝ እሱን ልጠይቅሽ ነበረ።
አዎ፣ አጠራዋለሁ።
በ- በዚህ መንገድ ነው የሚሄደው።
እህ እህ።
አሁን ባልኩት መንገድ ነው የሚሆነው።
እሺ በቃ ይሄን ነገር ላጣራ ብዬ ነው። በቃ ላስጨምር ሳትል እደውልልሻለሁ።
በቃ ጥሩ። እሺ፣ እሺ፣ መልካም ምሽት።